ሄሎ ሄሎ፣ ሰላም ጤና ይስጥልን። ከቺፕቺፕ ነበረ የምደውል።
እሺ እሺ፣ ቅድም complain ያቀረቡት ነበር ያልመጣሎት እቃ።
apple እና strawberry okay፣ ያው የት ነበር location እንዲመጣሎት?
ስድስት ኪሎ ቴሌ
እሺ፣ ነገ መቀበል ይችላሉ አይደለ?
አይችልም። ነገ እኮ ስለሌለ ነው። ነገ የለንም፣ ዝግ ነው።
እሺ፣ ወይም እና ወዴት ይምጣሎት? ወይም የእርሶ ሰፈር?
አ፣ የኔ ሰፈር አዎ የኔ ቦሌ ቡልቡላ።
okay፣ ቦሌ ቡልቡላ በቃ ወደዛ አስገባሎታለሁ። ነገ
ይመጣል?
አዎ።
እሺ
እሺ፣ መልካም ቀን፣ እናመሰግናለን።
እሺ እሺ።